hello ጤና ይስጥልኝ።
ሄሎ ሄሎ
ወይ hello፣ ሰላም ናቲ፣
ወይ
ከችፕችፕ ነው የደወልኩሎት።
እሺ
እሺ ዛሬ just የሻይ ቅጠል order ነበር አይደለ?
አዎ እኔ እኮ ምን ሆኖ ነው ያልደወሉት እያልኩ ነበር እንደውም
okay አዎ፣ ያለ መግባባት ተፈጥሮ ነው ከ warehouse የሚሰሩ ሰዎች ጋር እና ነገ ብልክ መረከብ ይችላሉ እንዴ?
ችግር የለም አዎ
እሺ የት? እዛው ልደታ ነው ይመጣሉ?
እ እ
ልደታ ነው ይመጣሉት location ወይስ ይቀይራሉ?
ምን አልክኝ አልተሰማኝም እ location የት ነው ይመጣሉት?
location ኡ እኔ ዘነበ ወርቅ ነኝ ያለሁት
በቃ በዘነበ ወርቅ ላስገባውና እዚህ ጋር ልደታ ነው የሚለው ለዛ መሰለኝ ዛሬ ያልደረሰውት ዘነበ ወርቅ አስልክሎታለሁ ነገ።
እሺ እሺ እሺ እሺ መልካም እሺ